ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ። ሄሎ ሄሎ አቤት።
እ፣ እሸቱን ማግኘት ፈልገን ነበር።
እሺ እሱን ቀጥታ ማግኘት አይቻልም፣ ግን ጉዳዮትን ይንገሩንና ጉዳዩ እ፣ በ- እንኳን እ፣ ከሱ ጋር ለማውራት ነበረ።
እኮ በወረፋ መሰረት ነው የሚስተናገዱት። መዝግበን እኮ እናስተላልፍና በወረፋ መሰረት ነው የሚስተናገዱት።
አ፣ እምልሽ ማለትም በቃ እንደዚህ በጣም በፍጥነት ማግኘት አልችልም። በግልሰብ እንደዚህ ቀጠሮ አስይዘሽልኝ የሆነ በቃ በጣም ባስቸኳይ እ፣ እንደሱ አይቻልም። በወረፋ መሰረት ነው በወረፋዎች እኮ- መሰረት ነው የሚስተናገዱት።
ምን ያህል ወረፋ አለ? ለምሳሌ አሁን
እኮ እሱ እንደ ጉዳዩ ነው የሚወሰነው። በምን ጉዳይ ነው?
በዚህ ሁሉ ጉዳይ ፈለግኩት።
እ፣ ማለት እሱን ካልነገሩን እንዴት ማስተላለፍ እችላለሁ? ለዛ ነው system ላይ ሞልቼ ስለማስተላለፍ በበጎ እ።
አድራጎት ጉዳይ ነው፣ በቤተ ክርስቲያን ጉዳይ አይ ነው፣ አይደለም ይህ አይደለም፣ system በቃ ነው በግል የሚለውን።
እኔ ለ- እኔ እሱን ማዋራት የምፈልገው ነገር ስላለ ነው።
እሺ እ፣ ወይ እንደዛ ከሆነ ኢሜል ማድረግ ይችላሉ።
እም- እንዴት አድርጌ ላድርግለት?
ሄሎ
ይሰማኛል።
ኮሜዲያን እሸቱ at Gmail dot com በሚለው ኢሜል ማድረግ ይችላሉ።
co- comedian
comedian እሸቱ at Gmail dot com
እንደዛ አድርጌ ኢሜል ላድርግለት።
አዎ ይቻላል። እንግዲህ ካልተናገሩ እ፣ ቢነግሩኝ በ- በጉዳዩ መሰረት አስተላልፌ የሚመለከታቸው ይደውልሎታል።
በቃ እንደዛ ላድርግ ማለትም በቃ በጣም ደስ ብሎኝ ነው። በጣም ይቅርታ።
እሺ ችግር የለውም። እሺ ይቻላል እንደሱ።
አመሰግናለሁ።
እሺ እኔም አመሰግናለሁ። እሺ።
እሺ።